ጤና ይስጥልኝ ቺፕ hello
ሄሎ ሄሎ
አቤት እ፣ ትላንት እንትን ከትላንት ወዲያ የታዘዘ ማንጎ ነበረ። ትላንት አዝዤ እ፣ ትላንት እየመጣን ነው ብለው ደወሉልኝ። ነው ከቀሩ ምንድን ነው እ? ሄሎ ድምፁ አይሰማም።
እሺ
በዚህ ቁጥር ነበር የታዘዘው ፈረንሳይ።
ፈረንሳይ ነው location ኑት አዎ ቀን ነው የደወሉልኝ። በጧት አካባቢ እየመጣን ነው ብለው ከዛ ነግሬያቸው ፈረንሳይ እንደደረሱ ነግረውኝ ከዛ ዝም አሉኝ።
okay እሺ ዛሬ ደግሞ ነግሮኛል እሱ እ?
በዚህ ነው የታዘዘው ሰላሳ አዎ አምስት ቤት በዚሁ ነው። ዛሬም ብዙ ዕቃ አለኝ እዛው ጋር አብሮ እንዲመጣ ደግሞ ዛሬ
እሺ ሰላሳ አምስት በዚህ ቁጥር ነው የታዘዘው አዎ በዚሁ ነው። ገነት ነው የሚለው።
እሺ አንድ check አድርግልዎትና እሺ
ይጠብቁኝ እሺ
ዛሬም order አሉት አዲስ የሚመጣ ዛሬ አዎ ብዙ አለ እንደውም ዛሬ
hello
ዛሬ አለኝ። አዎ
ሄሎ አቤት አቤት ይሰማል።